ሄሎ
ሄሎ ሄሎ አቤት ቅድስት እንዴት አደርሽ?
ሰላም እንዴት ነህ ሚኪያስ? አንዴ ቆይ ይቅርታ በጣም እሺ ሄሎ ሀብቶም በቃ አትስራው። እሺ order ኡ cancel የሚሆን order ነው። ውጣ በቃ እሺ የኮኮኑ እ አይሰራም order ኡ መብራት ጠፍቷል አሉኝ እኮ ችግር የለም ብላኛል። አልጀመሩትም እኮ ገና order ኡን። አሁን እኮ ሄዷል ሰዓቱ። ስለዚህ አትስራው እሺ፣ cancel ይሆናል። እናሳውቃለን ለ customer እኛ ባ- አሳውቀናል ለ customer ሀብቶም። እሺ። ሄሎ ሚኪያስ ወይ ቅድስት ወዬ።
ሀያ አንድ ዘጠና ዘጠኝ የ customer ኡ ስልክ አይሰራም ብሎ እሺ እሺ ሚኪያስ አሳውቅላለሁ። በጣም ይቅርታ እሺ።
እሺ፣ ችግር የለም።
እሺ